hello
አቤት hello፣ ጤና ይስጥልኝ። ውዳ bike manufacturing ሄለን ነኝ። ስልኮትን TikTok live ላይ አስቀምጠው ነበር።
yeah ምን ልርዳዎት?
እ?
ምን ልርዳዎት?
ምን ላይ ነው ያደረኩት? እኔም ረስቼዋለሁ።
ሳፊ ሳፊ ባጃጅ በለቀቀው እ፣ TikTok ላይ አ፣ እሱ ላይ ሰዓት yeah ሳፊ ባጃጅ።
ልክ ነው።
እሺ ምን ልርዳዎት?
አይ እንትኑ ስንት ነው ለማለት ነበረ የጠየኩት። ሂሳቡ ስንት ነው? የት አካባቢ ነው?
እሺ አሁን ቦታችን office ኣችን ለቡ መብራት ኃይል አርሴማ ፊት ለፊት። እርስዎ የት ኖት?
እኔ ክፍለ ሀገር የት እ፣ agent አለን ወደዛ አካባቢ ወደ ሆሳና ምናምን ሐዋሳ አለን ሆሳና
ወደ ሐዋሳ አለን።
okay፣ ሀዋሳ ነው።
አዎ
okay
እና የትኛውን የፈለጉት? ሁለት አይነት ነው ያለን፣ S one እና S two፣ ሶስት ሰው የሚጭን እና ስድስት ሰው የሚጭን የትኛውን የፈለጉት?
ሶስት ሰው የሚችል ነው የፈለኩት ለጊዜው እኔ።
እሺ ሶስት ሰው የሚጭነውን።
እም፣ እሺ አሁን እ፣ የሐዋሳን ስልክ ሰጡትና ከሱ ጋር ነው የሚያወሩት።
እና okay፣ ሀዋሳ ሀዋሳ ልደውል አዎ እሰጦታለሁ፣ እልክሎታለሁ
text አድርጌሽ።
text አለ። እሺ ት- information ደርሰውታል?
አዎ ደርስ ደርሶኛል።
እሺ ተጨማሪ information የምሰጡት ነገር አለ?
አይ የለም ካለ እደውልልሻለሁ።
እሺ ደውሉልኝ። መልካም ቀን። እሺ